hello ጤና ይስጥልኝ Best Bet
hello ጤና ይስጥልኝ Best Bet ነው የምንረዳ deposit አድርጌ ነበርና እስካሁን አልገባልኝም።
ከምን ነው deposit ያደረገው
ቻፓ ከ CBE ብርና ከ CBE ብር እሺ ከቻፔ ገ- ከ CBE ብር የገባልህ message አለ አይደለ
እ?
ወደ ቻፓ እንደከፈልክ የሚያረጋግጥ message ገብቶልሃል አይደለ ከ CBE አዎ እሱን message ከ CBE ስልክ ቁጥር ጋር አድርገህ የቴሌግራም አካውንታችን አለ አይደለ የ Best Bet
በእንትነ ቴሌግራም የእኛ- የእኛ ቴሌግራም አካውንት የ Best Bet አዎ እሱ ላይ ላክልን screenshot ም copy paste ም ማድረግ ትችላለህ ከ CBE ስልክ ቁጥር ጋር አድርገህ ላክልን check እናደርጓለን እሺ እሺ መልካም ቀን